የሸጋ ልጅ ነገር መች ይሆንልኛል? አይሰጠኝም ጤና እንቅልፍ ይነሳኛል፣ ጤና ይነሳኛል፣ እንቅልፍ ይነሳኛል። የሸጋ ልጅ ነገር መች ይሆንልኛል? አይሰጠኝም ጤና እንቅልፍ ይነሳኛል፣ ጤና ይነሳኛል፣ እንቅልፍ ይነሳኛል። መለሎ መለሎ ሽንጠቀጫጭን ከባት ከተረከዝ እንከን የለሽውን ልቤ ሳይጨክንም አይኔ ስሷን አይቶ የሸጋ ልጅ ነገር አንድ አንጀቴ ገብቶ አንድ አንጀቴ ገብቶ ኦሆ አንድ አንጀቴ ገብቶ አንድ አንጀቴ ገብቶ አሃ አንድ አንጀቴ ገብቶ የሸጋ ልጅ ነገር መች ይሆንልኛል? አይሰጠኝም ጤና እንቅልፍ ይነሳኛል፣ ጤና ይነሳኛል፣ እንቅልፍ ይነሳኛል። የሸጋ ልጅ ነገር መች ይሆንልኛል? አይሰጠኝም ጤና እንቅልፍ ይነሳኛል፣ ጤና ይነሳኛል፣ እንቅልፍ ይነሳኛል። ቀልቤ ያረፈባት የፍቅራሁ ምንጬ የምመለከታት ከሌሎች አብልጬ ፍቅርን አስነስብባኝ ፍቅሯን አስነብባኝ ወድጃ ታረፍኩኝ ፍቅርን አስነብባ ፍቅርን አስነብባኝ አሃ ፍቅርን አስነብባ ፍቅርን